hello ጤና ይስጥልን። ቤት ረዴት ነኝ።
hello ጤና ይስጥልን።
ሰላም እንዴት ነህ?
እግዚአብሔር ይመስገን ሰላም።
እሺ
እንትን ባለፈው ጊዜ የተመደኩበት ነበርና እሺ፣ እና ማስረዘኛ ሰው ላይ ነበርና
ምን አልከኝ ወንድሜ?
በአንድ ቲኬት የተመደኩበት ነበርና ቦነስ አለው ቦነስ እሺ cashier code ኡን ንገረኝ።
እሺ አስራ አንድ ሄሎ
እሺ አስራ አንድ ዜሮ ሰባት እሺ ሀያ ሁለት ሀያ ስድስት
አይ እ፣ የለም በአንድ ነው የወደድከው፣ ግን አዎ።
odd total ኡ ማለት ነው ሀ- ሀያና አሚን ከሀያ በታች ከሆነ ሶስት ነው። እሺ ለዛ ነው።
okay እንደዛ ነው አዎ አዎ ወንድሜ።
እሺ፣ እሺ።
እሺ መልካም ቀን። እሺ bye።
ተወዳጅ